ሬው ጤና ይስጥልኝ ትምህርት ቤት
አስራ ሶስት ስልሳ አምስት ስልሳ ዘጠኝ
እሺ ምን ነበር አሉ?
ኧረ ውድ- ውጤት ነው
ኦኬ ከአሸር ኮድ ነው።
እ እሺ
አስራ ሶስት ስልሳ አምስት ስልሳ ዘጠኝ
አስራ ሶስት ስልሳ አምስት ስልሳ ዘጠኝ አርባ ሁለት
ገና ነው ጨዋታው።
እ ሁሉም ነው ያ ገና ነው እየተጫወቱ ነው ያሉት። እሺ
እ